ሄሎ
ሄሎ
ሰላም ጤና ይስጥልን።
አብሮ ይስጥልኝ። እንትን ቴሌቪዥን ለማምጣት ፈልገህ ነው?
ምን አሉ?
ቴሌቪዥን ጨዋታ ምናምን አለው አይደል?
አዎ ለማቆረጥ ፈልገህ ነው?
ለማቋረጥ አዎ ኮከብ ዘጠኝ ሰማንያ አምስት ተመትላል ብሎ ደውሎ ስድስት ቁጥር ኮከብ
ዘጠኝ ሰማንያ አምስት
ኮ- ኮ- ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር
እሺ እሺ